hello መልሼ ደወልኩ ሌላ ቁጥር ይኖር እዚህ ቁጥር እያሳየኝ አይደለም
እኔ order ያደረኩት በእኔ ነው፣ ግን አሁን ለእሷ ላክላት ያልኩ እሷ የምትፈልገውን አሁኑኑ contact አድርጋችሁ ላኩላት ለማለት ነው። የእኔ ነው ስልኩ ይሄ በዚህ ነው ያዘዝኩት።
okay እርስዎ ምን ነበር ያልመጣልዎት እቃ ብዙ ነበር ድንች ሀያ አምስት ምናምን ምናምን ብዙ ነው ያዘዝነው የነበረው።
okay personal order ነበረ ወይስ የ group ነው በ group ነው በ group ሆነን አ የእኛም ነበረ ሌሎችም ነበር አምስት ሆነን ማለት ነው።
ኦኬ እሺ በዚህ ወስ በሚል ነው አይደል የታዘዘው አዎ አዎ ይሄ የእኔ ፕሮጀክት ላይ ነው እና እኔ ደግሞ ለፈርስት ሰብስክራይበራችሁ ነበር።
ኦኬ እሺ አንዴ ቼክ እያደረኩ